ይሻላል። ምትሰራ
እንዴት አደርሽ? እናት አለ እንዴት ነህ?
አሉልሽ። እናት ቆይ ይቅርታ፣ ዘጠና ሶስት ሀያ ስምንት ዘጠና ሶስት ሀያ ስምንት ሀያ ስምንት ነው ያልከኝ አውማ ሆነብሽ።
ተቃራኒ ነው።
ሌላኛው የያዝከውን ንገረኝ።
ዘጠና ሶስት አስራ ስድስት
ዘጠና ሶስት አስራ ስድስት
አስራ ስድስት እየሰራሁ ነው አ
እየሰራኸው ነው። ዘጠና ሶስት አስራ ስድስቱን አዎ
ጆን አንዴ መስመር ላይ ጠብቀኝ።
እሽማ
ጆን ወይዬ ናት።
ከመብራት ኃይል እንደታዘዘ ይሄኛውን ታውቃለህ? ይሄ የኦሶ አዎ አዎ ተደውሎልኛል። አዎ እሱን እሱን እየሰራኸው ነው።
አዎ
ስለዚህ ኮኮኑ ነው እንዲወጣል የፈለግከው።
አዎ
በቃ እሺ፣ የኮኮኑ ወጥቶልሃል።
እሺ አመሰግናለሁ።